እንደምናችሁ hello ጤና ይስጥልኝ።
እንዴት አመሻችሁ?
እግዚአብሔር ይመስገን ሰላም ነው።
ደህና።
እ፣ ስልካችሁን address የሆነ ሰው ሰጥቶኝ ነው። እ፣ እሺ።
ቪዛ
ምን አሉኝ?
ቪዛ የቪዛ አገልግሎት ነው አይደለ?
አዎ information ኦችን እንሰጦታለን ደንበኛችን።
okay። ስለዚህ information መጠየቅ ፈልጌ
እሺ ወዴት ሀገር ነው መሄድ የፈለጉት?